ደህና ስንማን ባባ
ሰላም ነው።
እግዚአብሔር ይመስገን
ዲዜር መኪና ከባንክ ጋር እየሄድ
አለን።
ስንት በስንት ነበር የሚሸችልኝ?
ባንክ ዲዛይር የለጠፈ ነው ያለጠፈ ነው
ያል- ያለጠፈ ስንት ነው? የለጠፈ እስኪ ዲስታንስ ንገረኝ።
ማለት እንደ አንድ ሚሊዮን ነው። እንትን ንግድ ፍቃዶት አሪፍ ከሆነ አሪፍ በአሪፍ ዋ እንትን የሆነ ካፒታል የወጣ ከሆነ
እ እንደዛ ከሆነ አሪፍ እስከ አንድ ነጥብ አምስት ድረስ ያበድሮታል። አሉዛ አንድ ሚሊዮን ነው።
okay እስከ አንድ ነጥብ ድረስ ያበድራል ማለት ነው።
አሪፍ ካፒታል ከሆነ ንግድ ፍቃዱ አለው።
ንግድ ፍቃድ የ- የም- የንግድ ሱቅ የሱቅ ካፒታል ምናምን ማለት ይሆናል? እ?
ምን አለ?
ምን አይነት ንግድ ፍቃድ ነው ያስፈልገዋል?
ንግድ ፍቃድ አ ንግድ ፍቃድ መ- ምንም እንትንነት የለውም፣ ግን አ- ካፒታል የወጣበት ካፒታል አሪፍ ከሆነ አሪፍ ብር ይለቃሉ ባንኮች።
okay እሺ፣ እሺ። ይሄን information ለማወቅ እሺ